hello
hello ሰላም አዩ እግዚአብሔር ይመስገን።
አለን ከ ChipChip ነበር ምደውሎት።
እሺ ይቅርታ ዛሬ የሚወጣ ሽንኩርት ነበሮት አይደለ?
አዎ አዎ ይቅርታ እ፣ ችግር አጋጥሞን ነበር እና ለነገ ብንልክሎት መቀበል ይችላሉ?
ችግር የለም። አዎ በቃ እሺ። የት ይምጣሎት? ነገ እ?
የት ይምጣሎት?
እንትን ተስፋ ኮከብ ጋር ያለው የት ነበረ?
ፍትሐብሔር ልደታ።
ልደታ ነው።
አዎ
እሺ። አጠቃላይ ስንት ኪሎ ነው የ group ኡ?
የ- ስምንት
እ፣ ስምንት ኪሎ። እሺ እሺ። ነገ አዎ።
driver ሲደውል ያንሱላቸው። መልካም ቀን።
እሺ አሜን።
እሺ